Hello?
hello ሰላም ጤና ይስጥልኝ። ቴሌ
ኖሮ ይስጥልን።
ምን ላይ- ምን ልርዳዎት?
አቤት ምን ልርዳዎት?
የአየር ምዝገባ ፈልጌ
የአየር ማለት የትኛው
እ ለየትኛው ምዝገባ ይ- ከማለት የቴሌቪዥን-
እ የቴሌቪዥን game ምዝገባ ፈልገው ነው።
ምን
የቴሌቪዥን game ነው የፈለጉት።
አ
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ። መጀመሪያ
ኮከብ ዘጠኝ ሰማንያ አምስት መሰላል
እ ከዛ አንድ ቁጥር ነው ለመመዝገብ የሚላል subscribe የሚል በእንግሊዝኛ ነው ያለው።
እ ሶስት ቁጥር ለመጫወት ሰባት ቁጥር ላይ ቋንቋ ይምረጡ የሚላል። hello
እሺ እሺ እና እሺ፣ እሺ፣ ምንም አይደል።